ጤና ይስጥልኝ ስፖርት አባቶች ለዛው
OK የባለፈው ጨዋታ ያሸነፍኩት ነበረና እሺ ከዛ ገንዘቡ cash out ነበር አንድ ሺህ አምስት መቶ ሰላሳ ብር ነው።
እሺ ከዛ ወደ ቴሌብር ላሳልፈው ስል በቃ እምቢ አለኝ insufficient balance ያለ። ከዛ ጠዋት ሲነጋ ሶስት መቶ ብር ብቻ ቀረ እዛ በሁሉ ስፖርት ሂሳብ።
ከዝውውር ታሪክ ላይ ያልገባሉትን አዎ ያ- ያልገባ ሂሳብ አለኝ አንድ ሺህ አምስት መቶ ሰላሳ ከዝውውር ታሪክ ላይ ፎቶ ያንሱና በቴሌግራም ይላኩልን።
የዝውውር ታሪክ OK የጨዋታው ነው አይደለም ያ- ያሸነፍኩት transaction history ከ transaction history ላይ
transaction history ማለት አልገባኝም።
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት።
በአማርኛ ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ።
እሺ ከዛ ላይ የባንክ ዝውውር የሚለው ውስጥ ይግቡና አሁን አልገባልኝም ያሉትን ፎቶ አንስተው በቴሌግራም ይላኩልን።
እሺ እሺ ቁጥር የያዙ የኛን የቴሌግራም የቴሌግራም እሺ ስንት ነው?
ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሺ አስራ ስድስት ሰላሳ ዜሮ ስድስት አ
እሺ thank you አመሰግናለሁ።
እሺ